ጤና ይስጥልኝ የቲኤስኤ ትሬኒንግ ባኮ ሚለካው
ጎንደር በረራ አለ እንዴ?
ከአዲስ አበባ ጎንደር ነው።
እ
Yeah,
ከአንድ ሳምንት በኋላ የዛሬ ሳምንት እ ስንት ናቸው ቢሎት?
አይ
ሄዳው ለጋችን ስለተጠበቀው ይቅርታ ስማለ ብዙ ሰዓት ስላስባከው ያለው ነው።
yeah.